ሌላው ሌላው ገንዘብ አቤት ሰላሳ ዘጠኝ ሰላሳ አራት ነው ያልከኛ?
ስልሳ አራት
እንዴ order አድርገው መጀመሪያ እስኪ
ስልሳ አራት ሰላሳ አራት አይደለም ስልሳ አራት ሰላሳ ዘጠኝ ስልሳ አራት ሰላሳ ዘጠኝ ስልሳ አራት ነው። ቆሻ እንዴት ፈትልኝ ጠብቀኝ።
እሺ
ሬስቶራንት ነው እንዴ ያለው?
አ
እስኪ ታገኛለህ? hello ጤና ይስጥልኝ እናቴ ሰላም ከብዬ ነበረ። hello ይሰማል ይሰማል።
በሰማንያ ስድስት ሰላሳ ዘጠኝ ስልሳ ቶርድ
እኛ ጋር የታዛ ነገር የለም።
አልታዘዛችሁም? እሺ ነው check ለማድረግ ነው የደወልኩት።
እኛም ከዛ